ይደረግለት።
ኮፒ አድርጋችሁ አምጥታለሁ። እነሱ ናቸው print አድርገው የሰጡት ና
ሲያስቀምጡ ዝም ብሎ አስቀምጡ ትንሽ እዚያ ውስጥ pack አድርጊና በስነስርዓት ይቀመጡ። ይህን ጨምረሽ ይህንን ሁሉ ስርዓት አስይዝሽ እነዚህ ወረቀት hello
እሱን አታስገቢ።
hello፣ አሎ፣ ጤና ይስጥልን።
እግዚአብሔር ይመስገን እንደምን አዳር።
አለን አለን።
እ፣ ከኢትዮ ቴሌኮም ነው የምደውለው።
እሺ እ፣ አበበና ያንተ ስም ይቅርታ፣ የተለያዩ ዳዊት።
ስሞች እየ- እ፣ ይቅርታ እኔ ላስቸግር፣ sorry። ዳዊት ገረመው አይደል?
ዳዊት በቀለ።
ዳዊት በቀለ ነው። okay።
አ እ፣ ዳዊቶች እዚህ ብዙ ናችሁ፣ ለዚህ ነው sorry።
ችግር የለም።
ከ lucky slot ላይ መሰላሳን ላይ እየተጫወትከ ነበር አይደል?
አ አ መቶ- እ፣ ሀያ ሺህ ብር already አሳልፋል አሸንፋል። ባለፈውም ደውዬ አዎ።
ነበረ። I think የእንትን የቴሌግራም group ላይ join አላረክም አይደል ዳዊት?
አላረኩም መሰለኝ አልመጣለኝም እኮ link ኡ።
okay። ስለዚህ link ኡን እልክልሃለሁኝ እሺ እ፣ እንትን ታደርግልናለህ፣ join ታደርግና profile ህን ትልክልናለህ ዳዊት።
ችግር የለም። እሺ እሺ፣ እሺ ዳዊት በምን አገኛት ቴሌግራሙን?
እልክልሃለሁ። እኔ እኔ እልክልሃለሁ በግል በራሴ በግሌ እንትን ሳረግህ እዚያ ላይ join ታደርገናለህ።
እሺ አሁን ይህ እሺ በመስመር ስልክ መደወል ስላለብኝ ነው በዚህ ደወልኩት።
እሺ እሺ thank you።
በቃ።
እሺ ዳዊት እሺ።